hello ጤና ይስጥልኝ ቤት ቤት hello hello hello ጤና ይስጥልኝ
አብሮ ይስጥልኝ ሄሎ ሄሎ አቤት አቤት ኦንላይን እንትን አደርጋለሁ ብዬ አልገባልኝ ታውቃለህ እ፣ ምንድን ነበር?
ቤት ነው አዎ ቤት ቤት ነው።
አዎ አይ ኦንላይን ጨዋታ ለመጫወት እሺ ከቴሌብር ወደ ከ account ወደ ቴሌብር አስተላልፌ ነበረ እሺ እንትን አልለለም አለ ዊዝዱ ያረከው አልገባልህም?
አዎ አሁ- አሁንም የደወልክበት ነው ቤት ቤት ቁጥርህ?
አ አ አ አሁን የደወልክበት ነው ቤት ቤት ቁጥርህ?
ምን አልሽኝ?
ቤት ቤት ቁጥርህ አሁን የደወልክበት ነው?
አዎ በዚህ ቁጥር ነው።
እሺ check ያረኩልን።
እንትን መቼ ነበር አ አ መቼ ነበር ቀኑ?
ኧረ መች ነበረ ተቆይቷል። ኧረ ማክሰኞ ነው ምናምን Champions League
ስንት ብር ነው?
ስንት ብር ስንት ብር ነው? አይ እሺ እየጠየቅኩ ነው እ?
ዜሮ ዘጠኝ አስራ ሁለት ሰባ ስምንት ዘጠና አዎ ስምንት በዚህ register የተደረገ ቤት ቤት ቁጥር የለም። ሌላ ቤት ቤት ቁጥር ካለ ንገረኝ።
okay። ኧረ ይኸው ልክ ስልክ ነው እንትን አድርጊልኝ በቃ ምን
እሺ። ምን ማድረግ አለብኝ ታዲያ?
ቁጥሩን ንገረኛ። ይሄን ቁጥር አላመጣልኝም።
ዜሮ ዘጠኝ አስራ ሁለት ይሄ ቁጥር
አዎ እኮ በዚህ የለም። መጨረሻው ዜሮ አምስት በሱ ምንም እ፣ የለም። register አልሆነም ቁጥሩ።
አልሆነልኝማ በቃ አዎ እሺ እሺ።